ሄሎ ሰላም ጤና ይስጥልኝ አለን። ምን ልርዳው?
ሂሳብ አቆርጠው
ምን አሉኝ?
ተቆረጠ
ምን አሉኝ?
ሂሳብ ተቆርጦ
የቴሌቪዥን game ደንበኛ ሲሆኑ ትኬት ይገባልዎታል። የሚገባልዎት ትኬት game ኦችን መጫወት ነው። የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ስለሚገባልዎት ነው። በሚገባልዎት ትኬት game ኦችን መጫወት
ምንድነው ሂሳብ?
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አሏቸው።
ምንድን ተወ-
ሄሎ
ለማን
ምን አሉኝ?
ምንድን ሲጫወት ነው ለዛሬ የሚያክል
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ እ፣ ሶስት ቁጥር ላይ ለመጫወት የሚል አለ። እሺ
ስንት ቁጥር ስንት ስንት ቁጥር ኮከብ ዘጠኝ ሰማንያ አምስት መሰላል
ቆፎ ስምንት ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል
ከዛ ከዛስ